Hello, ጤና ይስጥልኝ ቤስት ቤት ነው ይልኝ።
hello አቤት ጤና ይስጥልኝ።
አብሮ ይስጥልን። እንትን ነበር በ voucher ብር ልኬ ነበር ነው እሺ
ማለት withdraw ግን ባንክ አላስመረጠኝም።
አዎ voucher ከሆነ አቅራቢያ ካለ የ Best Bet ሱቅ ነው የምትወስደው በ cash። ወደ ባንክ በ cash?
SantimPay እና Chapa ነው መጠቀም ያለብህ። አዎ
okay ይሄኛውን በአቅራቢያ ባለ already እንትን- አ፣ የ- የ Best Bet ሱቅ
የ Best Bet አዎ ካልሆነ ደግሞ ወደ Best Bet account መልሰውና እንዴት ነው መመለስ በድጋሚ የሚቻለው?
በ SantimPay ወይም በ Chapa ማለት ትችላለህ። መመለስ የምችለው ኮዱን ያግኝተዋል voucher ኮዱን
አላገኘሁም ግን እንትን አለ እዛ barcode ከሆነ account history የሚል ላይ ገባና አ፣ የሚሰራልህ ከሆነ ኢንተርኔት እየተከተልከኝ ገባ እያወራህ የሚከፍትልህ ከሆነ
okay እሺ። ቆይ አንድ ጊዜ ጠብቀኝ።
እሺ እሺ አይ አረ እዚህ ነው የቀረው። አዎ፣ ወደ account history አዎ
account history